ሄሎ ጤና ይስጥልኝ።
ያስጥልን ምን እንርዳው?
ግራስ ማሽን ትናንትና አጥበው ነበር እንትኖች።
እሺ ደንበኛችን
እ፣ ስለዚህ እ፣ ማሽኑን በትክክል አልገጠመው። ይቺ ከፊት ለፊት መግጃዋ እንትን አለች አይደል?
አዎ
እሷን በትማት ነበርና አዎ
በቃ ከዚያ በኋላ ትናንትናም ድራፍት አልቀዳውም። ትናንት ነበር የታጠበው ጠዋት ላይ አዎ ትናንትና- ትናንትናም ድራፍት አልቀዳውም። ዛሬም ድራፍት አልቀዳውም።
እሺ ደንበኛችን ቢጂ አይዲዮትን ይስጡኝና ለመዝግብሉ እ፣ እ፣ እ።
የቢጂ መለያ ቁጥሮትን
እኔ ቢጄ እስካሁን እ፣ ሽያጭ ማነው እ፣ ሲበላሽ ምናምን ነገር ደውዬ እንደዚህ ነው የምናገረው እንጂ እሺ።
ቢጫ ካርድ ምናምን ነገር አልገባም።
እሺ ቲን ነምበሮትን ይንገሩ ሲነበር ዜሮ ዜሮ
ደንበኛችን መስመር
ዜሮ ዜሮ ሄሎ ሄሎ